ቆሜ እጠራሻለሁ ሐዘኔ በዝቶ ተጨንቄያለሁ የውስጤን ብሶት ለማን ልንገር ደጋፊም የለኝ ካንቺ በቀር እጅሽ ላይ ቆሜ እጠራሻለሁ ሐዘን በዝቶብኝ ተጨንቄያለሁ የውስጤን ብሶት ለማን ልንገር ደጋፊም የለኝ ካንቺ በቀር ዘመኔ ሁሉ ፈተናን አዝሎ ሁሌ አስባለሁ የሞትን ባህር የሚያሻግረኝ በትርሻለሁ እጅሽ ቆማለች እየተጣራ ነፍሳችን ብላ ጸጋሽ ይችላል የጎደለኝን ሁሉ ሊሞላ እጅሽ ላይ ቆሜ እጠራሻለሁ ሐዘኔ በዝቶ ተጨንቄያለሁ የውስጤን ብሶት ለማን ልንገር ደጋፊም የለኝ ካንቺ በቀር ሞት ጸነሰ ጠማማ ልቤን ድንግል አቃኘው ልቁም በምልጃሽ ይለወጥ ውስጤን አለምልተው ቁስለኛ አካሌን ያይሻልና መድኃኒትሽ ሽቶ ይፈወስልኝ አንቺን ውዳሴ ከደጅሽ ሰምቶ እጅሽ ላይ ቆሜ እጠራሻለሁ ሐዘን በዝቶብኝ ተጨንቄያለሁ የውስጤን ብሶት ለማን ልንገር ደጋፊም የለኝ ካንቺ በቀር ከክብርሽ መቅደስ ታምርሽ ዘውትር ከሚታይበት በረከት ተርፎ ደካማው ልጅሽ ልዳሰስበት ሁሉን አድርገሽ ስለባረክሽኝ ፍቅርሽ ተክሎኛል ጽድቅ ካለበት ከቅዱስ ምድር ማን ይለየኛል እጅሽ ላይ ቆሜ እጠራሻለሁ ሐዘን በዝቶብኝ ተጨንቄያለሁ የውስጤን ብሶት ለማን ልንገር ደጋፊም የለኝ ካንቺ በቀር ታላቁ ስምሽ የሕይወት ምርኩዝ ይሁነኝ ለእኔ እንዳስብ እርጅኝ እናትነትሽን ባለ ዘመኔ በታምራትሽ የድነት አዋጅ ለእኔ ታውጆ በፍቅርሽ ይመር ግቢበትና አሳውጆ እጅሽ ላይ ቆሜ እጠራሻለሁ ሐዘን በዝቶብኝ ተጨንቄያለሁ የውስጤን ብሶት ለማን